ጤና ይስጥልን። ቤት ቤት ቤቴ ነው የምንረዳው።
ሰላም ነው ቤቴ?
ሰላም
አማንን ከቡታጅራ ነበር የምደውልልሽ።
አማን። እሺ አማን፣ ደህና ነሽ?
ሰላም እንዴት ነህ?
አለሁልሽ። ቴኖ ለመጀመር አስቤ ነበር እና እሺ
አርብ ዕለት ለዛሬ ቀጠሮ አስዛችሁ ነበር።
ለሰኞ
አዎ፣ እሺ። አንዴ አማን መስመር ላይ ጠብቀኝ እሺ።
እሺ
ሄሎ
አለ አማን እንዴት ነህ?
ሰላም ነው።
አለን አለን፣ ሁሉ ሰላም፣ ስራ አሪፍ ነው።
ስራ አሪፍ ነው።
አ- ሰላም ትንሽ user እጥረት አጋጥሞ እኔ shop እ፣ የሚላክ አለ አይደል ካይሮን እ፣ user እጥረት አጋጥሞት ነው። ልክ እንትን ሲል እንልክልሃለን። እሺ
ነው እንዴ?
ዛሬ ከደረሳልን ችግር የለውም፣ ግን ለነገ schedule እናድርገውና shop እንትን እያልን ስለሆነ ነው። አዲስ አልቆብን አዘን ስለሆነ የሚመጣው ከፈረንጆቹ ለዛ ነው። እሺ
እ፣ እ። እሺ እስከ መቼ ነው የምጠብቀው ታዲያ?
ነገ ችግር የለውም።
ነገም አ እንትን ነው አይደል? ቴኖን ነው አይደል?
አ እንትን ሬድ ኬ ነው ይሄ በሀያ ብር ሰባት መቶ ብሩ ነው አይደል?
አ አ እሺ እሺ፣ በቃ ነገ እደውላለሁ።
እሺ በቃ እሺ